ሄሎ ጤና ይስጥልኝ ችግር ሄሎ ሰላም ነው እናት
ሰላም ሄሎ ሄሎ አለን ወይ? እንትን እኔ የምልሽ ይቅርታ ቲማቲም አዘን ነበርና እሺ እ፣ አንድ ሰው ማናውቀው ሰው ገባና ማወቅ እንችላለን ማን እንደሆነ እናንተ ጋር እሺ እሺ order ያደረጉበትን ስልክ ስልክ?
ቁጥር ይንገሩኝ ዜሮ ዘጠኝ ሰላሳ እሺ ዜሮ አንድ እሺ አስራ ስምንት ዜሮ ስምንት
ምን ነበር item order ቲማቲም ቲማቲም እና አልመጣልንም እሱ ነገ ይመጣል መሰለኝ
አዎ ሄላ ነገ ነው እ፣ ጄሪ ባንቺር እ፣ ጋር ማንበት ሰው አቡበከር ነው እሺ እ፣ የ customer ኡን ስልክ ልንገሩት ይቻላል አዎ እሺ ዜሮ ዘጠኝ አስራ ሁለት ዜሮ ዘጠኝ አስራ ሁለት አስራ ሁለት አስራ ሁለት ድጋሚ አስራ ሶስት አስራ ሶስት ሰማንያ ስምንት ሰማንያ ስምንት እሺ አመሰግናለሁ ይደውሉለትና ያውሩት እሺ thank you እሺ እሺ እናመሰግናለን